ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምልደው
አሁን ተቋርጦብኝ ነው ደውዬ ነበርና እንትን deposit አስደርጌው እሺ አይነሳም balance የለውም ነው የሚለኝ በምንድን ነበር deposit ያደረጉት በቴሌብር SantimPay ማለት ነው እሺ ከቴሌ ብር የተላከሉት message በቴሌግራም ይላኩልን በየትኛው ቴሌግራም ልላክ ቁጥር የያዙ እሺ ዜሮ ዘጠኝ ሰባ ስምንት
እሺ
አስራ ስድስት እሺ ሰላሳ ዜሮ ስድስት
እሺ እናቴ መልሼ ልደውል እንደዚህ አድርጌ ከላኩ በኋላ አይ ቴሌግራም ላይ መልሱን ስለምናታውቁት ቴሌግራም ላይ እናወራታለን። እሺ።
ወይ በቃ thank you thank you እሺ፣ እሺ